መጣሽ። hello ጤና ይስጥልኝ መሰረት ነኝ።
hello እናቱ ቅድም አገናኘን።
ቅድም ማገናኘት አልችልም። የምትፈልገው ነገር ካለ ግን መንገር እችላለሁ።
አርባ ስድስት ሀምሳ ስምንት ምን ሆኖብህ ነው?
ቅድም customer ሲካሰረን ብያት ነበር።
እ አርባ ስድስት ሀምሳ ስምንት እሺ፣ አልመለሱላትም። ስምህ ማን ነው? መልሳ- ሲመልሱልህ እኔ እደውልልሃለሁ። እሷ ወጥታለች። እሺ እኮ ምን ያለ በር ላይ አፍጥኝ።
እኮ እ መስፍኔ ካስተመር ስልክ አያነሳም አይደል ያልከን?
አይሰራም፣ ጭራሽ ምን አይሰራም።
እኮ አይሰራም። እሺ አሳውቃልሃለች እሷ ግን እኛም ሲመልሱልን መልሰን እንደውልልሃለን። በቃ እሺ።
እሺ፣ እሺ፣ አልመለሱላትም። ለዛ ነው።
እሺ።
እሺ